ወዬ
hello አበጋዝ እንዴት ነህ? ሰላም ነው?
አለሁ እግዚአብሔር ይመስገን።
አዎ፣ ደህና ደህና። የትኞቹ shop ኦች ናቸው እንዲከፈቱ የምትፈልጋቸው?
አቤጋ አቤጋ የምለውና
እሺ፣ አምባሪቾ ማዞሪያ አብነት የምል ሁለቱ shop ብቻ።
አዎ ሁለት shop ብቻ፣
አቤት፣
ሌሎቹ ይዘጉ ለጊዜው።
ሌሎቹ ይዘጉልህ።
አዎ ሂሳብ ስሰጡኝ ቀስ በቀስ እነግራቸዋለሁ።
በቃ ሁለቱን እዘጋለሁ። አቤት።
ሁለቱ ብቻ እነሱ ብቻ ናቸው የሚከፈቱት።
አዎ፣ እንዲከፈቱ ማለት ነው።
አዎ እነሱ ክፍት ናቸው። አሁን አትልም አዎ፣ አበጋዝ አንድ የሚል አበጋዝ ሁለት የሚልና
አይ ነው እነሱንም ዘግቻለሁ። አሁን ሁሉም shop ዝግ ነው። አሁን የሚ- የሚከፈቱ የምትፈልጋቸውን አሁን ቀደም አዎ።
ልከህልኝ እኮ ውዝግብግብ አደረከኝና እነሱ- እንዲከፈቱ የምትፈልጋቸውን shop ኦች okay።
ሊስላክልኝ ከዛ ልክፈት።
በቃ ሀ- ይኸውና አምባሪቾ አምባ- አምባሪቾ ማዞሪያ አብነት የሚልና አቤጋ የሚል ሁለት ብቻ እ እ አቤጋ የሚልና ቆይ አንድ አቤጋ አለ።
እሺ በትንሹ አራት ካቴና አቤጋ አንድ ሌላ
አቤጋ አቤጋ ብቻ እሺ፣ አቤጋ ብቻ እሺ አምባሪቾ ማዞሪያ አብነት
ወንበርቸው ማዞሪያ እሺ አብነት እሺ።
የሚል አንድ ነው ሁለቱ በቃ በቃ ሁለቱ።
እነዚህ ብቻ ይከፈቱ።
አዎ እሺ ቆይ አንዴ መስመር ላይ ጠብቀኝ አንዴ።
እሺ ናኦተማ በኤሌክትሪክ ከሚ አዋይ ከኢት
ቴሌሻዶ